ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ በአኮም ልርዳዎት?
አብሮ ይስጥልኝ።
ሰላም
ሄሎ
ምን አሉኝ?
እንትን ከጃምቦ ቢት እህ
ብር አዞርቼ ስለ ብር
እሺ
እስካሁን አልገባም። ሶስት ቀን ነው ነው ታውቃለሽ።
እሺ ከጃምቦ ቤት ወደ ቴሌብር ለማውጣት የሞከሩት ብር ምን ያህል ነው?
አ- አምስት መቶ ብር
አምስት መቶ እሺ ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር?
ምን አልሽ?
ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር?
አዎ እሺ ማን በሚል ስም ነው ያስመዘገቡት?
ቴሌብሩን
የቴሌብሩ ነው።
እስ- እስራኤል ድረስ እሺ ደርሳ
ቁጥሮት ይሄ ነው የቴሌብሩ?
አዎ አዎ እሺ ደንበኛችን እዚህ ጋር እያየሁልዎት ነው ያለሁት። እ፣ እዚህ ጋር እንደሚያሳየኝ ለሚሰሩ ክፍሎች ተላልፎላቸዋል።
አሁን ለቴሌብር ተስተካክሎ እንዳለቀ እኛ ደውለን እናሳውቅዎታለን።
መቼ አሁን
አ- በእኛ በኩል ስላስተላለፍንልዎት አሁንም ደግሞ መደወሉትንም እንደዛው ስለምናስተላልፍ ቶሎ እንዲሰራልዎት እናደርጋለን።
እሺ በእናትሽ አሁን አድርጊ። ሶስት ቀን ነው ቆይተዋል።
እሺ ደንበኛችን ሶስት ቀን ሙሉ እየተደዋወልኩ ነው፣ እየሰሩልኝ አይደለም።
እሺ አሁንም በድጋሚ በአፋጣኝ እንዲሰራልዎት እኛ እናስተላልፍልዎታለን።
እሺ ከን- ከትንሽ በኋላ ካልተስተካከለ እደውላለሁ።
እሺ እሺ ሌላ ጥያቄ አለዎት?
እ?
ሌላ ጥያቄ አለዎት?
ይሄ ነው እ- እ- ይሄ ነው ያስቸገረው። ይሄን አስተካክል።
እሺ እንዲስተካከል እናደርግልዎታለን። ስለደወሉ እናመሰግናለን። መልካም ምሽት።